Hello ጤና ይስጥልኝ። ሄላ ሄላ ሻሎ
አቤት ከ Afriwork Freelance ኢትዮጵያ ነበር የምንደውለው።
ከምን Afriwork Freelance ኢትዮጵያ እሺ፣ እሺ።
በ camera operator የወጣ vacancy ነበር አይደል? ትናንት አዎ።
pending payment ላይ ክፍያውን ስላልተስማማሁበት ነው የተውኩትኝ።
አሀ በዛ ነው አዎ ማለት እ፣ ለአንድ post እንደዛ አይደለም ሪላቲቭሊ ከሌላው ጋር ቼክ ታደረገው ለዛ ነው።
ኦኬ፣ የእኛ ስለተወደደ ነው የታውት።
አዎ
እሺ፣ ሌላ እ፣ የሚያስቸግረው ፓኬጃችሁ ምናምን ማለት በካምፓኒ በሙሉ ፕራይቬት ክላይንት ነው የሞከርኩት። ኖርማሊ ፕራይቬት ፕራይቬት ክላይንት አይደለውም ካምፓኒ በካምፓኒ ነበር ሬጅስተር አድርገን ሌላ በሌላ የሞከረን የነበረው እና ምን ሀብትን አደረገ ዴይሊ ፖስት አናደርግም ማለት እ፣ like የኛ እንትን እናንተ ላይ post የሚደረግ አይደለም እና office ላይ ለ office ብቻ ስንፈልግ አልፎ አልፎ የምን post በት ነበረ ምንም?
እና package ኣቱም like continuously እንድንጠቀም የሚያደርግ ነው። እኛ ደግሞ continuously አልጠቀምም። ለአልፎ አልፎ ልሞክር ብዬ በ private client ሞክሬ ነበር፣ ግን private client ኡ ውድ ነው። ለአንድ quote አራት መቶ ብር fair አይደለም። ለዛ ነው የተውኩት።
okay፣ እሺ፣ ሌላ የሚያስቸግራችሁ ነገር አለ የኛ platform ላይ?
ሌላ የለኝም። ማለት ሌላ በደንብ እየተጠቀምነው ነበረ። በዚህ ምክንያት ቤተው ነው ልል ክፍያ ብቻ ነው።
አዎ፣ ክፍያው ብቻ okay፣ እሺ፣ ሌላ የሚያስቸግሮት ነገር ሲኖር ይደውሉልን።
ይደውል እሺ፣ እሺ፣ መልካም